ጤናስጥልኝ ቢስሜት ዲቦራ ነኝ። በአካውንት እንትን ነበር በእናትሽ አካውንት እንትን ቁጥር ቆርጬ ከበቃ በኋላ
እሺ እንትኑ አልከፍት አለ ጭራሽ ላይ ነው ለመሙላት ምኑ
እንዳለ ሲስተሙ የቤት ቤት እንትኑ አይከፍትም ጭራሽ
ምንድነው የሚልክ ለመግባት ስትሞክር?
እንትኑ በቃ የፖስታ ምልክት አይለችም። እሷ መታ ቁጭ ትላለች፣ አይከፍትም ሞባይል ሌላ ነገር አይከፍትም። በክሮም ነው አይከፍትም።
የምትጠቀመው browser
እ?
browser በምንድን ነው የምትጠቀመው? ጎግል ወይስ ክሮም?
ጎግል ነው ጎግል ጎግል እንትን ክሮም ነው ክሮም በክሮም ነው። እስቲ አዎ።
አንዴ ያ ይሄ history clear ምናምን አድርገውና browser history ን clear አድርገውና እንትን refresh አድርግና ሞክረው አንድ ጊዜ እንደዛ አድርጋ። ይሄ እሺ።
connection ችግር ነው የሚሆነው እንጂ ይሰራል።
እሺ እሺ አመሰግናለሁ።
እሺ እኔም አመሰግናለሁ። እሺ።